ሄሎ ሄሎ እማ አሁን ተደውሎ ነበር።
እንትን ነው የቅዳሜ ነው አይደለ event ኡ?
አህ
እ፣ እንትን አንዴ
ምን አልሽ?
እዛው ጋር ቴሌግራም ማረጋገጫ ስላገኘን እም፣ እዛ ፊት ለፊት ቲኬቱ ጋር የሚቆሙትን እናዋራቸዋለን። እሺ
እሱ ምን ላድርግ እኔ?
ከሰራ ምንም አንቺ በቃ እዛ እንትኑ ጋር የከፈልሽበት ሚዘሽ ቻፓ እንደ ቴሌግራም አዋርቼ ነበር ብታይ እስከ አርብ ድረስ እንደምንም ለመጨረስ ሞክራለሁ። ቴክቲ
ኦኬ
ችግር የለውም እንደምትገቢ ነው የሚቆሙት። እሺ
ይሰሙኛል ግን አዎ፣ ችግር የለውም። ሊሆና ካልሳኔን ኢንፋይት ስልክ ሰጥሻለሁ።
እንትን ቃል ካሉ
አርብ ድረስ ልክልሽና ትደውይልኝ።
እሺ እሺ፣ እናቴ ባባይ አመሰግናለሁ።